OK እኔ
የማን ነው ታዲያ?
ሌሊት ሌሊት hello hello hello፣ አቤት እንዴት ዋሉ?
እግዚአብሔር ይመስገን
እ፣ የሆነ መኪና ቲክቶክ ላይ ለቃችኋል እና
እሺ ምን አይነት ሊፋን አምስት መቶ አምስት ሀያ ይላል።
እኮ ሞዴል ስንት ነው የፈለገው
ሊፋን አምስት ሀያ ነው ነጭ ይላል። አሁን ነው አየሁት።
እኮ ሞዴል ሁለት ሺህ አስራ ሁለት ነው
አስራ ሁለት ይመስለኛል። አሁን እሺ አንድ ሚሊዮን አንድ መቶ ሀምሳ ሺህ ነው
በባንክ ነው ወይስ ቀጥታ ነው?
በባንክ መቶ ይቻላል አራት መቶ ሺህ
OK እንትን የለውም እንደ ከዛ ውጭ ሁለት ሺ ስምንት ሰባት የለም ሊፋን ነው አስር አንድ ነው ዋጋቸው እ ዋጋው አንድ ነው።
አ ሁለት ሺህ አስር አለ ዋጋው አንድ ነው ቀዩ አስ ወያኔ ዴስክ
እሰይ ቆይቷል ተሽሏል ተሽጧል እሱ አ አ
ኦኬ፣ እሺ በቃ